ሄሎ
ሄሎ ሰላም
ሰላም ነው እናት?
አለን እግዚአብሔር ይመስገን።
እግዚአብሔር ይመስገን። እ ማሽን ባለፈው መጥቼ ነበርና እናንተ ጋር እም፣ እ ሰኞ ምናምን ብላችሁ ነበር።
እሺ
ስለዚህ ምን ላይ ደረሰ ለማለት ነው።
እድሳት ነው ብልሽት ነው?
ኧረ የገባ- አዲስ ነው።
አዲስ ማሽን አገስታር ለማው ቆይቷል። በጣም አዎ
ውል ተፈራርመሻል?
አዎ መሰለኝ።
agreement agreement እስቲ check ተፈራርመሻል?
አድርግልኝ።
አልተፈራረምሽም? አንቺ ነሽ ባለቤት ነሽ፣ ተወካይ ነሽ፣ እኔ ተወካይ ነኝ።
ህጋዊ ውክልና አለሽ።
አዎ ከውልና ማስረጃ ነው ከቢሮ
አይ በውልና ማስረጃ
እኮ ውሉን ከተፈራረምሽ እ፣ ሲም ካርድ ምናምን ግዢ ብሎሻላ። system አዎ ይዣለሁ። አዎ ሲም ካርድ ይዣለሁ።
አሀ ውሉን አልተፈራረምሽማ።
እኔ እንጃ ባለፈው እሱ የተፈራረመ ነው የሚመስለኝና document ኣችን ከእናንተ ብዙ ጠፍቶ ነበር።
እ፣ ከዛ አርብ document ኡን ምናምን ይዘሽ ነይ ብሎኝ ነበር። ሰጥቻቸው ነበር።
እስኪ እሺ፣ ዜሮ ዘጠኝ ስልሳ ቤት check አድርጊያቸው። እነሱ ናቸው የሚደውሉት።
ስልኩን ንገሪኝ እስቲ አንዴ።
ዜሮ ዘጠኝ እ፣ ስልሳ
አቤት አቤት ዜሮ ዘጠኝ ስልሳ እ፣ አሁንም ስልሳ እ፣ ስልሳ ሁለት እ።
ስልሳ ሰባት እሺ አመሰግናለሁ።
እሺ።
እሺ